hello ሰላም ብያለሁ። አማን ነው አለን እግዚአብሔር ይመስገን። ምን ልርዳው ደንበኛችን?
አለን አለን አለን ባባ እነ ማታ ከ account ወደ ጨዋታ ታስገባ የነበረው እ ሳንቲም አልገባም፣ ከ account ም ወጥቷል። ጨዋታ ላይም አልገባልኝም። check አድርግልኝ ባባ።
እ ከምን ላይ ነበር ያስተላለፉት?
ከቴሌብር ላይ ነው ያወጣሁት ሳንቲሙ።
ከቴሌብር ወደ ቤስት ቤት account ሆኖ deposit ነው ያደረጉት።
አዎ አዎ አዎ ስለዚህ screenshot ያድርጉና ቴሌብር ያላከልዎትን message እንትን ላይ ይላኩልን፣ በቴሌግራም ላይ ይላኩልን።
አዎ አለን አለን። እሺ አሁን ልክላቸዋለሁ።
እሺ፣ ይደውሉ። እናመሰግናለን። መልካም እሺ እሺ እሺ እኔም እኛም እናመሰግናለን።